ቀደም ጤና ይስጥልኝ። እዚህ ረ መረጃው ማክር በኩል ረዳው
ወደ ውጭ በረራ ፈልጌ ነበር ዋጋ ለማወቅ
ወዴት?
ወደ አሜሪካ ኮሎራዶ።
አሜሪካ ኮሎራዶ። እሺ check ላድርግሎት። አንድ ለመች ነው የፈለጉት?
እሺ ልጠብቅ።
አይ ቀኑን ይንገሩኝ። መሄጃ እና መመለሻ ቀኖትን
መመለሻ እዛ ዘመድ አለ ሊቆይ ይችላል። አንድ መሄጃ ሰዓት ብቻ በላይ ነው የፈለጉት?
አዎ፣ መሄጃ እሺ መሄጃዎትን ለመች ላድርግሎት?
ለ- ከአስራ አምስት ቀን በኋላ ከአስራ አምስት ቀን በኋላ በአስራ ዘጠኝ September ማለት ነው።
አዎ፣
እሺ እሺ፣ አንድ ደቂቃ እያየሁሎት ነው። እሺ
እሺ
ያሉት በረራዎች ለ19 September ሁለት ሁለት stop ያላቸው ናቸው።
እና የሚቀንሰው በረራ ያለን የዛ ቀን በ Fly Dubai ነው። ከአዲስ አበባ ዱባይ፣ ከዱባይ ዋሽንግተን፣ ከዋሽንግተን ኮሎራዶ ነው።
እኮ ዋጋውን ማወቅ አልችልም።
ዋጋ 181652 ብር ነው።
እዛ ለመድረስ
ዋጋው
እ፣ አዎ 181652 ብር ዝቅተኛ ዋጋ። በ Ethiopian Airlines ያለው ይጨምራል።
እ፣ ይሄ Fly Dubai ነው።
ስለዚህ
የ እዛ ይሄ
ይሄኛው በ Fly Dubai ነው።
እሺ፣ በኢትዮጵያ ያለው ቤቱ በ Ethiopian Airlines ያለው በኒውዮርክ እና ዴንቨር መሄድ ነው።
እኮ በዴንማርክ ሁለት መቶ ሰማንያ ስድስት ሺ አራት መቶ ዘጠና ሶስት
በዴንማርክ ማለት ነው።
አዎ በዴንማርክ የሚሄደው ይሄኛው ሰዓቱ የሚቀንሰው በረራ ስለሆነ ይሄኛው የሰላሳ አምስት ሰዓት በረራ ነው። መጀመሪያ የነገርኩት መቶ ሰማንያ አንድ ሺው ደግሞ የአርባ ሰባት ደቂቃ የአርባ ሰባት ሰዓት በረራ ነው።
እሺ፣ እሺ፣ እሺ፣ በቃ በዴንማርክ እሺ።
እሱ ሌላም ደውል የምረዳውት ነገር አለ። እናመሰግናለን ስለደወሉ። መልካም ጊዜ